በለው። ጤና ይስጥልኝ ቤተሰቤት።
አብሮ ይስጥልን። ሰላም ነው አይደለ?
እግዚአብሔር ይመስገን። ምን ልርዳ?
አንድ አርግቶብኝ ነበር።
ምን አርግቶብኝ? በቃ አንድ ሉዝ ሆኖብኝ ነበር።
እሺ፣ ካሸር ኮዱ ንገረኝ።
አስራ ሶስት እሺ፣ አርባ አራት እሺ፣ ሀምሳ ዘጠኝ እሺ።
ዜሮ ስምንት
መቶ ሀምሳ ብር ቦነስ ለቆልሃል። እሺ፣ እሺ እሺ።
እሺ። ስለ ደወልክ እናመሰግናለን። መልካም ቀን።
አየሽ ላንቺ እሺ